ሁሉም ሰው ሄደልሽ። ሂጂ ቆልፊ፣ በእናትሽ ማሪ፣ ሂጂ ቆልፊ። አናያችሁም ቆልፊ የሚገባውን ሰው ቁልፍ ቁልፍ ያዥ። ሰላም ጤና ይስጥልን። ቺፕ ከቺፕ ነበር የምንደውልሎት።
እሺ
ይቅርታ ኦርደር ነበሩት አይደለ? ካሰች፣ አዎ ካሰንሽ፣
ካሮት፣ ፓያ እና ኦሬንጅ። ይቅርታ ሎኬሽኑ የት ነበር? ለነገ ጦራይሎች።
የምናመጣ ነው ጦር አይደል?
ጦራይሎች። እሺ ነገ መረከብ ይችላሉ አይደለ?
አዎ
እሺ እሺ፣ ለነገ ይመጣሉታል። እሺ መልካም ምሽት።
እሺ፣ አመሰግናለሁ።
ኦኬ እሺ